ጤና ይስጥልኝ ሄሎ ቪዛ ጅቤኝ ባኮሆነ የተገዘ ማድረግ አልፎ አብሮ ይስጥልኝ። ምን አሉኝ?
አይሰማም ድምጽ
ይቅርታ ምን አሉኝ? ደንበኛችን ድምፆት አይሰማም።
ድምጽ ስላልተሰማ ነው።
እሺ ምን አይነት የጉዞ መረጃ ልስጦት?
እ ካናዳ ለመሄድ እንዴት ነው ቪዛ ቆራጥ ለማለት ፈልገ
እሺ ለምን ቪ- ለምን እ፣ ለምንድን ነው መሄድ የፈለጉት?
እ?
ለምንድን ነው መሄድ የፈለጉት?
አይ ለሌላ ስራ ነው ለሌላ ስራ ፈልገ ነው።
ለስራ ነው።
አዎ እሺ ደንበኛችን እ፣ መስመር ላይ ጠብቁኝ። ስልኩን transfer አድርጉሎት ለበለጠ መረጃ
ጤና ይስጥልኝ መስመር ላይ ኖት።
አዎ እሺ ደንበኛችን መጀመሪያ job bank ብለው search ያድርጉ።
እህ job bank ብለው sear- ስራ ማግኘት ስላለቦት job bank ብለው search ያድርጉ። account ላይ ስራ ባንክ ብዬ ማግኘት job bank እ?
dot gc dot ca ብለው search ያድርጉ።
ደቡብ bank dot a dot dot
job J O B
እሺ ዶግ ቢሲ ጄ ኦ ቢ ዶት ጂሲ ዶት ሲኤ
በቃ የሆነ ነገር ልጽፍ የያዘና በኋላ ደውዬ ይረዳለሁ።
እሺ ደንበኛችን እሺ ደንበኛችን መልሰው ይደውሉ። ሄሎ ቪዛ ስለደወሉ እናመሰግናለን። መልካም ቀን።
እሺ ይቀበላለሁ። እሺ እሺ እሺ ደንበኛችን